ಇಲ್ಲ ಇಲ್ಲ እ- አይሰማም ድምፅሽ በጣም ይርቃል።
ሄሎ ሄሎ አቤት አሁን አይሰማም?
ይሰማኛል። ዋሽንግተን ዲያግኖስቲክ ነው አይደል?
አዎ እ- ኤምአርአይ ፈልገን ነበር ካለፍ ሆስፒታል ነበር መደቡ
እኔም አራይ ነኝ ታዘዘ ምን አልሽኝ?
እኔም አራይ ነኝ ታዘዘ ምን MRI እንትን lumbosacral
ዊዝ ኮንትራክት ነው ዊዛውት ምን አልሽኝ?
ዊዝ ኮንትራክት ነው ዊዛውት ዊዛውት ዊዛውት ነው የምንፈልገው።
without ነው አራት ሺህ አምስት መቶ አምስት ብር ስንት አልሽኝ? እማዬ አራት ሺህ አምስት መቶ አምስት ብር አራት ሺ አምስት መቶ መቶ አምስት ብር አራት ሺ አምስት መቶ አምስት ብር።
አዎ እሺ እማዬ እ፣ እንዴት ነው ወረፋችሁ?
ያው ወረፋ ብዙ አይደለም ብዙ አይደለም። እ፣ ዛሬ ይችላሉ መምጣት? ያው patient ይቻላል ሀያ ስለሆነ አራት ሰዓት ነው የሚሰራው እ፣ እ፣ ሀያ አራት ሰዓት ነው የምንሰራው መምጣት ትችላላችሁ እሺ discount የላችሁ ማለት ከሆስፒታል ምናምን ሲመጡ እስቲ እዚህ መታችሁ አናግሯቸው
ማንን communicate እናርግ?
እኮ እዚህ መታችሁ ስትመጡ አናግሯቸው ምን አልሽኝ?
እዚህ መታችሁ አናግሯቸው እሺ staff እንኳን አይደለም patient ነበር ትንሽ afford የማያደርግ patient ነበር ምንልሳት ምን አልሽኝ
afford የማያደርግ patient ነበር ምንልላቸው እኮ ነበር ስልክ ልስጥሽ እሺ ማድረግ እና እነሱን አናግራቸው ስለ discount